hello ጤና ይስጥልኝ Princeton Homes hello hello ይሰማል ጤና ይስጥልኝ Princeton Homes hello
አቤት Princeton Homes ነው የደወሉት። ምንድን ነው አሁን?
ከላ- ከቴሌቪዥን
ምን አሉኝ?
ከቴሌቪዥን ቁጥር አግኝቼ ነበረ። ጥቅም ማወቅ ፈልጌ ምን አሉኝ?
እንትን የዚህ አገልግለውን ለማወቅ ፈልጌ ነው።
አፓርታማ እና አክሲዮን የሚሸጥ ተቋም ነው።
አቤት አፓርታማ እና አክሲዮን የሚሸጥ ተቋም Princeton ነው የደወሉት።
አላ አገልግሎት ፈልጌ ነው።
ምን አይነት አገልግሎት?
የዚህ ቁጥር በአጋጣሚ ይዤ ነበረ።
እህ
የዚህ አገልግሎት ፈልጌ ነው።
እ፣ ይቅርታ ተሳስተዋል፣ አቤት ተሳስተዋል፣
እ?
ተሳስተዋል።
አቤት